Hello, Salam Tel Estelí, Mr. Big. Hello, Salam Tel Estelí. Hello,
አይሰማም
Hello.
አዎ ይሰማኛል እሺ፣ አቤት።
የውስጥ መጥሪያ ለመጠየቅ እ፣ ፈልጌ ነበር ምን አልከኝ?
የውስጥ መጥሪያ
ይሄ ቤስት ቤት ነው። እሺ፣ ኢትዮ ቴሌኮም አይደለም ወንድም።
ነው ምንድን ምን ተብሎ የሚጠየቅ
ዘጠኝ ዘጠና አራት
እ፣
እሺ አባ